hello ሰላም ነው?
እግዚአብሔር ይመስገን ደንበኛችን።
በ training or በ work visa የት እንትን እንዳላችሁ ማወቅ ፈልጌ ነው እና ወዴት ነው መሄድ የፈለጉት ደንበኛችን?
Europe or ካናዳ?
okay እሺ፣ የካናዳ ልንገሮት።
እሺ
እ፣ በመጀመሪያ እዛ ሀገር job offer ማግኘት አለበት ደንበኛችን።
እዚህ ሀገር ነው ከዛ ከዛ ከዛ ከካናዳ ከዛ አዎ፣ ከካናዳ ሀገር job ማግኘት አለበት በመጀመሪያ።
እሺ ያንን እኔ ነኝ የማፈላልገው አዎ አዎ ኦንላይን ላይ እሺ